hello ጤና ይስጥልኝ ሁለት ሶስት ነው ባኮላቸው
ገና አልከፍትም ብሎ እኔ betting ኡ
ምን አሉኝ?
ይሄ betting አልከፍትም ብሎኝ ነው።
ምንድን ነው አልከፍትም ያሉት?
አልተመዘገቡም ይላል። ስመዘገብ ደግሞ እምቢ አለኝ።
ሲመዘገቡ ምን OTP ነው እምቢ ያሉት?
አይ ገብቼ አሁን ስሜ ምናምን ስልክ ምናምን አስገብቼ ይመልስብኛል።
እንደዛ ከሆነ የኔትወርክ ችግር ስለሆነ refresh አድርገው ይሞክሩት።
የኔትወርክ ነው ብለሽ ነው?
አዎ
እኔ እንጃ ሞከርኩ፣ ግን ትናንቱ ዛሬም ስሞክረው እምቢ አለኝ።
እሱ ጋር አይመልስም የኔትወርክ ችግር ካልሆነ በስተቀር ለዛ ኔትወርኮትን ያስተካክሉና ከአንድ አዲስ ይሞክሩ።
እድሜ ይላል። እድሜ ከሀያ አንድ አመት በታች ምናምን እሱን ይላል።
tick tick ነው የሚያደርጉት።
አሀ፣ እሱን tick tick ያርጉ። box ዋን tick tick ያርጓት።
እሺ
እሺ